አሁን ተደውሎልኝ ትላንት ያመለከትኩት ተመልሶልሃል ተብዬ ነበር፣ ግን አልመ- አልገባም
ስሞት ማን ልበል? ለምኛችሁ እ
ማን ነበር ስሞት?
ጀሚል መሀመድ
ይሰማታል?
አ ማን ልበል? ስሞትን ማን ልበል?
ጀሚል ጀሚል
እሺ፣ አቶ ጀሚል ድጋሜ check እናደርግልናለን።
እኮ አሁን ይገብታል ብለህ በሌላ ስልክ ደውላልኝ ነበረ ሳየው፣ ግን አልገባም። ለዛ ነው አልገባም።
አ አልገባም።
ቴሌ እ ቴሌ ብር account ነው የ betting account ሲያደርግ ኪክ ብር ላይ ነው
ሁለቱንም check አድርገዋል።
ኪክ ብር ላይ ነው ተመልሰዋል ያለች እሱ ላይ የለም።
okay፣ ቴሌ ብሮትን check አድርገዋል።
ሌላ አይደለም CBE ነው
ሲቢኢ
ሲቢኢ ጀብላር አዎ፣ ሁለቱንም ቼክ አድርጉትና በቀን ቼክ በቃ አጂ